ሄሎ ሄሎ አቤት ሰላም ከሚስት ቤት ነው እድላዊት
አቤት እንዴት ነሽ ደህና ነኝ እ፣ እንትን ቴኖ ዴሉክስ ነው አይደል የምታጨውስ አ አሁን የሆነ ከሆነ ከስተመር ጋር የሆነ ነገር ተፈጥሮባቸዋል መሰለኝ አ አ አ እስኪ ሌላ ትኬት ከዚህ ሌላ ትኬት ላኪ ሲቀት በይ እ ሌላ ትኬት የቆረጥሽው አለ አይደለ ትክክል የመጣልሽ
አ እስኪ አንድ ትኬት ላኪ ሌላ ትኬት የትኛው ነው ሌላ ትኬት ማለት ዝም ብለሽ ለ customer የቆረጥሽው redeem ያደረገልሽ ትኬት አለ አይደለ እ እስቲ አንድ ላኪልኝ ቴሌግራም ላይ አሁን የራሱ እኮ አለ ዘጠና ብር ቦነስ የሚያሳየኝ ትኬት ራሱ ልላክልክ የልጁ አሁን የላክሽውን አይደለም የፈለግኩት ሌላ ዝም ብሎ ትኬት ሌላ ትኬት አዎ እሺ እሺ ሌላ ትኬት ያለፈልሽ